ሄሎ አስኝ አሴት ሁለት ኦርደር ይዣለሁ። አንዱንስ ድረስበኝ
እሺ ንገረኝ። ኦርደር ነበር ሰማንያ ስምንት ዜሮ ስድስት ሰማንያ ስምንት ሰላሳ ሁለት ሰማንያ ስምንት ሰላሳ ሁለት
እና ሰማንያ ስምንት ዜሮ ስድስት
እሺ ተቃራኒ ሆኖ ነው።
አዎ እሺ አንዴ ክፈትና ዚያድ የግራንዲቱን አውጥቼዋለሁ።
እሺ እሺ እሺ ዚያድ እሺ